ጤና ይስጥልን ቢጃ ኢትዮጵያ በስራ ሮ ነኝ። እባክዎ ምን ልርዳው?
ቴክኖ ፒጄ ዜሮ ሰባት ዜሮ አንድ ስክሪን ኖምበር አስባት
ምን አሉኝ ደንበኛችን?
ፒ ዜሮ ሰባት ዜሮ አንድ ስክሪን ይኖራቸዋል።
እ፣ እሱን ጥያቄ ያው ወደሚመለከተው አካል አስተላልፌ ነው የሚመለከተው አካል መልስ የሚሰጡት።
እሺ ልጠብቅሽ ወይስ አ፣ የቲን ነንበሮትን ወይም ደግሞ የቢጃ መለያ ቁጥሮትን ይንገሩኝ።
ማለት አልገባኝ። እኔ ያለሁት ተጠቃሚ እንትን ነኝ ለማሰራት እኮ ነው
ፍሪጅ ለማስጠገን ነው ለማስጠገን ነው።
እኮ የቢጃ ደ- ደንበኛ ቁጥር የለዎትም?
የለኝም እኔ፣ አ፣
TIN number ስ?
ምንም ነገር ሲጠኝ ነገር የለም። አሁን እናንተ ጋር በእናንተ branch መገናኛ branch ገብቼ ነበረ እሺ፣ የለም አለችኝ። ወደ ደንበር ካለ ጠይቅ ነው ያለችኝ።
እሺ ደንበኛችን እንደዛ ከሆነ በኩል ሄሎ ሄሎ ሄሎ